Thanks.
Hello, Invective. ሄሎ
ሄሎ ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን አሜን፣ እግዚአብሔር ይመስገን። ስም ሊያዝ
እ
ስም
ሄሎማ ወይ አይሰማም?
ይሰማል ለመማር ነበረ እሺ፣ ይቻላል።
እና ግን እ፣ ማለት መ- እሺ፣ መጀመሪያ ኮሜዲያን እሸቱን ማግኘት ፈልጌ ነበር።
ጉዳዮስ ምን ነበር? ኮሜዲያን እሸቱን ለማግኘት
ጉዳይ እንትን ነው ማለት ትንሽ የ financial እንትን ነበርና ቢያንስ በግማሽ ስፖንሰር አድርገኝ ያው እነ እሱን አውቀዋለሁኝ ከዚህ በፊት እዛ መድረክ ላይ በኢትዮ እንትን እሺ።
ብዬ ነበረ። ያው blind ነኝና እሺ፣ በጣም እፈልገዋለሁ ትምህርቱን፣ ግን የአቅም ጉዳይ ገደበኝ።
ስም ማን ልበል? ይቅርታ፣ ተስፋ አለም
ተስፋ ለማን ይበልጣል
ስልክ ሊያዝ ተስፋ አለም። አንቺ እያልኩ እያናገርኩሽ ነው። በጣም ይቅርታ።
ችግር የለውም።
ዜሮ ዘጠኝ እኔ ወጣት ነኝ። አዎ እሺ፣ ዜሮ ዜሮ ዘጠኝ እሺ፣
ሀያ ሁለት እሺ፣ ሰማንያ አምስት እሺ፣ ሰባ ስድስት
እሺ።
አምሳ ስድስት አድራሻ የት ነው?
አ፣ ፈረንሳይ ፈረንሳይ።
እም።
ማስታወቂያውን የት ነው የሰማሽው? ተስፋ አለም። ይቅርታ።
ማስታወቂያ ከዚህ በፊት ፈ- ሰምቼ ምን ላይ ነው የሶስተኛውም የሰማሽው?
በእንትን ላይ ነው በዩቲዩብ ላይ ዩቲዩብ ላይ።
አዎ ከዚህ በፊትም ደውዬ ሞልቷል ተብዬ ሶስተኛ ዙር
አሃ፣ እሺ ስለዚህ ስፖንሰር ነው የምትፈልጊው እኛ ጋር ማለት ነው።
አዎ ማለት በጣም ፈለግኩኝና አቅም ደግሞ አጣሁኝና ብማር መማር ፈለግኩኝ እሺ፣ ያው እሱም የምታደርሽልኝ ከሆነ የሁለት አይነ ስውሮች እዛ አለ እ፣ እና የህፃናቶች ነበር እሱ የሚያቀርባቸው በጊዜው የእነሱ እንትን ነበርኩኝ ካፍታው ይህንን አስታውሽልኝ ያውቀኛል መምህር ነበርኩኝ የህፃናት
እሺ፣
እነዛ blind ኦች የሚያቀርቧቸው blind ኦች መንታዎቹ ማለት ነው የ vision school
እሺ። ነጻ አዲስ ካለ እንደውላለን። ስለደወሉ እናመሰግናለን። ሌላ ጥያቄ ይኖርሻል?
ሌላ ጥያቄ የለኝም ግን ያው ሰኞ እንትን ነው ስለተባለ orientation ዋ የሚሳካ ከሆነ orientation ኡም እንዳያልፈኝ ልመጣ ነበረ የሚሳካ ከሆነ እንደውላለን።
እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ እግዚአብሔር ይስጥልኝ አሜን። አብሮ ይስጥልኝ።